ሄሎ ጤና ይስጥልን ቤት ቤት ራዴት ነኝ።
የሆነ ኮድ ኦንላይን ላይ ሞልቼ እሺ
አምሳ ብር ተስከፍ ብሎኝ ነበረ። ከዛ በኋላ ድጋሚ ደግሞ ዜሮ ዜሮ አለ።
ማለት ዜሮ ዜሮ አለኝ። አባ አልገባኝም ጥያቄ።
ሀምሳ ብሩ ዲፖዚት ላይ ገባልኝና
እሺ ከዛ በኋላ ድጋሚ ስገባ ደግሞ ዜሮ ዜሮ ጠፋ።
እሺ ትነግረኛለሽ እ፣ ስልክህን
ሀያ ዘጠኝ አርባ ስልሳ ሰባት ዜሮ ላይ ቆይ አንዴ ቆይ አንዴ እሺ አርባ
ሀያ ዘጠኝ አርባ ስልሳ ሰባት ሀያ ዘጠኝ አርባ ነው አባ አ
እሺ ሀያ ዘጠኝ አርባ ስልሳ ሰባት ዜሮ ላይ ስልሳ ሰባት ዜሮ ሁለት
ድምጽ ግን በጣም ርቋል።
ዜሮ ሁለት ስልሳ ሰባት አዎ አይ ሰማው ካሁንማ ግን ርቋል ድምጽ እሺ እሺ። እና እንዴት ነው ይደረጋል?
check እያረኩልህ ነው ቆይ ሀምሳ ብር ነው አይደል?
አ
deposit ነው። deposit ያረክበትን ትልክልናለህ?
ቁጥሩን ልንገርሽ አይ message ኡ message ኡ ያስፈልጋል።
በ message ልላክልሽ?
አዎ አዎ
እሺ እሺ።